እኔ ህዝብ ስፖርት በኮምደር
ሰላም ሆና እግዚአብሔር ይመስገን። ምድር ደው ሳንቲም ፔይ ይሰራልን
ሳንቲም ፔ አዎ አይሰራም።
እና ምን ለማማረግ እንደምታውቅ
አሁን ምንድን ነው ዊዝድሮ ነው ኔት በቃ ይሄ ሎካሽ ይቻላል ሌላ
ሄሎ ካሽ ነው የሚጠቀሙት ነው። እኔማ ቴሌብር ነበር የምጠቀመው።
እኮ ዊዝድሮ ነው ዲፖዚት ነው የፈለጉት። አሁን ማኑዋል ነው እየተጠቀምን ያለ ነው እና ሌላ አማራጭ ተሰጡ ነው።
OK፣ በ manual የሚሰራው አዎ
በ manual እንዴት ማለት ነው?
deposit ነው withdraw ነው? አረ ንገሩኝ።
deposit deposit ከሆነ የቴሌብር ስልክ ሰጡትና አዎ፣ የእኛን ወደ እሱ ቴሌብር ይልኩና እኛ ደግሞ ወደ አካውንቶ እንልክሎታለን።
ቻርጅ screenshot ታደርጋላችሁ አድርገው ማለት ነው። እሺ፣ አዎ screenshot ፎቶ አድርገው የሁሉ ስፖርት በቴሌግራም አካውንት- ማለት ነው።
አዎ የሁሉ ስፖርት ቁጥሩን ንገሪኝ።
አካውንቶን ስልክ ስሞትን አብረው ነው የሚልኩት ከ screenshot ቱ ጋር እሺ፣ ቁጥር ላኪ።
ሰላሳ ሁለት
ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ስልሳ ስድስት አዎ እሺ፣ መልካም እሺ።
በዚህ ላኩ። የቴሌግራም አካውንታችን ያውቁታል?
አ- አላ- አላ- አላ- አለኝ አለኝ ቴሌግራም አካውንታችሁ አለኝ እሺ በዛ ይላኩ።
ቡቱ እሺ፣ እሺ፣ እሺ።
ቦታ አይደለም
OK የራሱ እንትኑ ቦታ አይደለም።
አልፎ ዜሮ አልፎ ዘጠኝ ሰባ ስምንት
ወይ እሺ ዜሮ ዘጠኝ ሰባ ስምንት አስራ ስድስት ሰላሳ
ዘጠኝ ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት እሺ፣ አዎ እሺ። thank you